hello ሰላም ጤና ይስጥልን ቤት
ሰላም ነው ሰላም እንዴት ነህ?
አለን ቤት የሆነ ወረቀት አውጥተን ነበረ እሺ
እ ተመላሽ ነበረው እንትኑ አልለቅም አለ ለምንድን ነው እሺ cashier ኮዱን ትነግረኛለህ?
ከስር ያለውን ኮዱን አዎ cashier ኮድ የሚለውን
እሺ አስራ አራት እሺ
ሀያ ሶስት ሀያ ሶስት አ እሺ
ሰማንያ ሁለት አርባ
ጠፍቷል
ሄሎ hello አንዴ ቆይ check እያረኩልህ ነው አይ check እያረኩልህ ነው አንድ postponed ስላለው ነው ሀያ አራት ሰዓት ሲሞላው ይለቃል እሺ
ሀያ አራት ሰዓት ሲሞላ ይለቃል
እሺ እሺ እሺ አባ ስለደወልክ እናመሰግናለን መልካም ምሽት እሺ እሺ